የትኛው ልጅ ነው ይቆጠጣል? hello hello ከ betting ልኬ ቴሌ ብር አልገባልኝም። በእናትሽ አራት መቶ ብር
ወጪ አድርገው ነው?
አዎ ወጪ አድርጌ ብዙ አድርጌው አራት መቶ ብር አልገባልኝም።
እሺ ወደ ምን ወጪ ያደረጉት?
ወደ ቴሌ ብር
ቴሌ ብር ቁጥሮትን ይንገሩ።
ዜሮ ዘጠኝ ዜሮ ሰባት ዜሮ ዘጠኝ ዜሮ ሰባት ሀምሳ ዜሮ ዜሮ ዜሮ ሁለት ማንኛውም አይነት betting ነው እንዴ ወይስ የራሳቸው የሆነ
ወደኛ አልተላለፈም። አሁን ያሉት ብር ወደ ቻፓ ገንዘቡ አልተላለፈም፣
ወደ ቻፓ አልተላለፈም።
አልተላለፈም። ስለዚህ የ betting ድርጅቱን ደውለው ቻፓ ጋር ብሩ አልደረሰም ተመላሽ አድርጉልኝ ይበሏል። I mean ያስተላልፉልኝ ይበሏቸው
እና ቤት ላገኘው እችላለሁ። ቤትን ቤትን
ምን betting ነው?
Aviator ሁለት ሀምሳ አንድ
ዜሮ ዘጠኝ ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ አርባ ሁለት ሰማንያ ስድስት ካልሰራሎት ደጋግሞ ይሞክሩ።
አርባ ሁለት ሰማንያ ስድስት አዎ እሺ፣ ቴንኪው
እሺ፣ መልካም